ሌላ
አቤት እናት ተቋርጦ ነው።
ሳምንቱ አሉ
እ?
ምን ነበር ጉዳዩ? ሻይ የአንድ ሰው ህይወት አልሽኝ ነው።
አዎ ስልክ እየሰጠውሽ ነበረ አንቺ ፍሬው ስልክ ነገር ለመድረስ?
አዎ
ይቅርታ። እሺ ፍሬህይወት ማን አልሽኝ?
ፍሬህይወት ለገሰ ፍሬህይወት ማን?
ፍሬ ህይወት ለገሰ
እሺ እሺ፣ ፍሬህይወት ስልክ ልውሰድ። ዜሮ ዘጠኝ
አስራ ሶስት
አስራ ሶስት ስልሳ አንድ
ስልሳ አንድ ሀምሳ ስምንት
ሰማንያ ሰባት እሺ፣ አድራሻ የት ነው? ልደት ሀምሳ ስምንት ሰማንያ ሰባት ነው ሰማንያ ሰባት መጨረሻ አስራ ሶስት ስልሳ አንድ ሀምሳ ስምንት ሰማንያ ሰባት አዎ
እሺ፣ አድራሻ የት ነው? ፍሬህይወት ደብረ ዘይት
ደብረ ዘይት አዎ
እሺ፣ ፍሬህይወት እንደውላለን።
እሺ
እሺ፣ እናመሰግናለን። መልካም ቀን። ሰላም፣ እንዴት ዋሉ? እግዚአብሔር ይመስገን።